hello ሰላም ጤና ይስጥልን ቤተሰቤት
አብሮ ይስጥልኝ። የሆነ ትኬት እንድታይልኝ ነበር።
እሺ cashier code አንተ ነግረኛለህ።
እሺ
እሺ
አስራ አራት
እሺ
ዜሮ ሶስት እ አይ cashier code ዋን ነው የምትነግረኝ።
cashier code cashier code ነው እም
አንዴ አስራ አራት ዜሮ አስራ አራት ዜሮ ሶስት አስራ አራት ዜሮ ሶስት ዜሮ ስምንት ሀምሳ አንድ
እሺ እም እሺ ታርሙላል። አንድ ጨዋታ ነው የቀረው።
አልቋል እ እኮ።
check አድርገው። ሁሉም አልቋል።
አዎ አልቋል።
በቃ ትንሽ ጠብቆ እሺ፣ ይታረምልሃል። አሁን እሺ።
ስላለቀ ነው።
አ፣ እንትን ነው ምንድን ነው ቦነስ አለኝ አይደለ?
እ ቆይ እስኪ የኛ ውጤት ካለፈልህ ይኖራል።
እሱ አልፏል። አርሰናል ብቻ ነው እንትን ያለው።
እም ቆይ አይ አል አለ አለ የሚለው እም አልፎ አልቋል። አንድ ባዶ አልፎልሃል እሱ።
አለ።
እሺ በቃ እሺ፣ ትንሽ ጠብቆ እሺ፣ ይታረምልሃል።
አ፣ ከታረመ በኋላ ቦነሱ ይገባል።
አዎ ይገባል።
እሺ። አይ ካልተመዘገበ አይገባም ቦነስ ስለሆነ ነው ብዬ።
እም እ አይ ይገባል።
እሺ
እሺ መልካም ምሽት።
እሺ እሺ